ጤና ይስጥልን ቤስት ቤት ሊስቱ ነው የምንረዳት።
ህብረተሰብ ሰላም ነው።
እግዚአብሔር ይመስገን። የምንረዳት
ከአሸር ቁጥር እንዲያዝ ነው ትኬት እሺ፣ ይንገሩኝ።
አስራ ሶስት አስራ ሶስት
አስራ ሶስት እሺ፣ አስራ ሶስት ሀምሳ ሰባት ሀምሳ ሰባት
አስር አስር
ስልሳ ስድስት ስልሳ ስድስት
አዎ ስልሳ ስድስት እሺ፣ መስመር ላይ ጠብቁኝ፣ ቼክ ላድርግለት።
እሺ ጤና
hello፣ አቤት እሺ፣ odd ኡ ትንሽ ስለሆነ loss አድርገዋል።
እናወራል አዎ፣ ተመላሽ የለውም። ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።